ጤና ይስጥልኝ አስቴር ረዲስ ነኝ። እባክዎ ምን እርዶ?
ጤና ይስጥልኝ እኔ የሆነ ብር transfer ላደርግ ብዬ ወደ company ወደ betting መወራረጃ ማለት ነው።
እሺ
የስልክ ቁጥርህንና ID ን አስገባ ነው የሚለኝ። አስገባውለት። ከዛ ኮድህን አስገባለኝ የቴሌ ብር የምጠቀምበትን። መጨረሻ ላይ ግን verify code የለህም ምናምን ነገር ነው የሚለኝ።
በየትኛው betting እየሞከሩ ነው ደንበኛችን?
ወደ ሀበሻ
እሺ አሪስቲ ጋር ነው የደወሉት። ስለዚህ ሀበሻ betting ደውለው ያናግሯቸው።
ሩን ታውቅልሽ እናቴ ከእነሱ ጋር አጋር ስለሆናችሁ መስሎኝ ነው።
site ኣቸው ላይ ሊያገኙት ይችላሉ።
Okay።
ስለደወሉ እናመሰግናለን። መልካም ቀን ይሆንልዎት።